ቴሌፎን ነው የምታስደምጪ? Hello አዎ እንትን እዚህ ከሆነ ከተማ ነው የምደውልልሽ። ከሆነ ከተማ ነው የምደውልልሽ ከአሰበ ተፈሪ እሺ እና ይሄ አሰበ ተፈሪ ባንቻችሁ እንትን የለውም ውሻ የለውም። እኛ ደግሞ በጣም ብዙ የምንጫወተው ይሳ ነበር እና በሰዓት የለም ብዬ ነው እሺ አስተያየት እናመሰግናለን። አባዬ ነው ያልከኝ? አሰበ ተፈሪ አሰበ ያው እና ብዙ ጊዜ አይ፣ ቃል በጣም ነኝ።
ይጫወተኛል። ማናጀሯንም አስጨንቀናታል፣ ጠይቀናታል። ግን እሷ ምንም መፍትሄ አላደረገችልንም።
ችግር የለም። እሺ አሰበ ተፈሪ ማነው?
አዎ Red Cross Red Cross የሚባል ቦታ Red Cross። እሺ
ውሻ የለም።
አዎ ውሻ የለም። አዎ ውሻ ምንም ባዶ ነው። ቲቪ
እሺ እናስተካክላለን። እሺ እናመሰግናለን።
እሺ እሺ